ሀሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ አቶ አሰግድ ፍቅሬ ነኝ።
እሺ ከ WePlus Solution ነው የደወልኩት።
እሺ እ፣ ድርጅታችን ለትራንስፖርት አገልግሎት ሰጪ ነው እና እሺ፣ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
ምን ነበረ?
እ፣ ድርጅታችን ከእያንዳንዱ trip ላይ አስር percent ነው የሚቆርጠው ከአስር percent ኡ ላይ አራቱን ለአሽከርካሪዎች የምንቆጥብ ይሆናል እና እ፣ ይህንን የምናደርግበት ዋና ምክንያት አሽከርካሪዎች የሚገባውን ጥቅም ስላላገኙ ለምሳሌ ያህል የጡረታ የሕክምና የላቸውም እና የእኛ ድርጅት ይህንን ክፍት- ክፍተቶች ታሳቢ አድርገን አሽከርካሪዎች በጋራ የሚቆጥቡበትን እ፣ ስርዓት ይዘን መጥተናል።
እሺ ምንድን ነው WePlus ነው ያልሽኝ?
አዎ WePlus Solution Provider የሚል application አለን። ከ Play Store እና App Store ላይ ያገኙታል። እሱን እሺ አውርደው መመዝገብ ይችላሉ።
ጥሩ በቃ እሺ፣ check በተጨማ አደርገዋለሁ።
እሺ እ፣ ስልክ ቁጥር በዛው እ፣ ልላክልዎትና እሺ ሀስ- ሀሳብ፣ አስተያየት፣ ጥያቄ ካለዎት እዛ ላይ ማቅረብ ይችላሉ።
እሺ፣ text አድርግልኝ።
እሺ እሺ አመሰግናለሁ። መልካም ቀን።
አሜን። እሺ ቻው።
እሺ